የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬም ወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ደስታና ስቃይን አንድ አርጋ ይዛለች ጽጌረዳ ለፍቅር ምሳሌ ሆናለች በምድረ ገነት ላይ በአዳም ቃል ተመርጣ ክብር አግኝታለች በውበቷ በልጣ ፍቅሬም ወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬም ወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ዛሬም በሰዎች ዘንድ ዝናን አግኝታለች ከአበቦች በላይ ናት መልካም ትሽታለች ውበቷን እያየ ሰው እንዳይጠጋ በብዛት አለባት እሾህ የሚዋጋ ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ በውበቷ አስደሳች በእሾህ ተዋጊ ጽጌረዳ እኮ ነች እንደ ፍቅር አስጊ እንደ ጽጌረዳን ፍቅር አይደለም ቀላል በደስታ ሕይወት ለቶን በስቃይ ይገላል ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ በውበቷ አስደሳች በእሾህ ተዋጊ ጽጌረዳ እኮ ነች እንደ ፍቅር አስጊ እንደ ጽጌረዳን ፍቅር አይደለም ቀላል በደስታ ወሰቶ በስቃይ ይገላል ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ ፍቅሬ የሚወድሽ የኔ ጽጌረዳ አንቺን ያስበ ልቤ እኮ ተጎዳ አንቺን ያስበ ልቤ እኮ ተጎዳ